ጤና ይስጥልኝ ጠብታ አምቡላንስ
እንትን ማሽን አላችሁ እንዴ? ከሚኒሊክ ሰው ለመውሰድ physical ለመነሳት እሺ ቆይ ማሽናችን ይሰራል አዎ እሺ ከ- ከየት ወዴት ነው የምትሄዱ ከምኒልክ ወዴት ነው የምትሄዱ?
ከሚኒሊክ እናንተ ጋር ማለት ነው።
እኛማ የምርመራው እኮ የለንም አምቡላንስ ምርመራ አገልግሎት የላቸውም? እሺ።
ብቻ ነው እዚህ ውዳሴ ሜዳ ግን ውዳሴ ማሽን ጋር ነው የምንሄደው።
ለታካሚ እ፣ እ፣ አንዳንዴ የሚኖርበትና የማይኖርበት ቦታ አለ ምንድን ነው የሚነሱት ምርመራ አይ እንትን አለ እዛ ደውዬ እኮ ጠይቄያቸው ማሽን ስለሌላቸው ነው።
እኮ ማ- እሱን እኮ ነው የምልህ ተዘጋጅተው እ።
ሊጠብቁት ይገባላ ማሽኑ መነቀል ስለሌለበት አሃ እኮ እሺ፣ ስለዚህ እንነግራቸዋለን።
ወደምትሄዱበትም በጣም እርግጠኞች ሁኑ ቅድሚያ እንደሚሰጧችሁና እርግ-